hello ጤና ይስጥልኝ። ቺፕቺፕ ጤና ይስጥልኝ። ቺፕቺፕ እንደምንሆናችሁ ሰላም ለመሙላት process እንትን ስል ስምን ከሰጠው በኋላ ልክ ኮዱን get code ስለው service request exception ይለኛል። የእኔ ጌታ ምን ላድርግ? መሙላት አልቻልኩም።
ክፍያ ሲፈጽሙ ነው።
ልክ አዎ፣ ክፍያ እንትን እንትን የምፈልገውን amount ጥርቴ እንትን ብዬ ሞልቼ ሞልቶ ልክ እሺ።
የ select method payment method ን ነክቼ ቁጥሬን አስገብቼ የቴ- የቴሌ ብሬን ማለት ነው።
እሺ ልክ ከዛ እንትን password ኤን ካስገባው በኋላ get code ስለው የእናንተን ኮድ አዎ።
service request exception ይለኛል።
እሺ ስልኮትን ይነግሩኛል።
ዘጠኝ አስራ አንድ እሺ ሀያ አምስት እሺ ዜሮ ዘጠኝ አስራ አንድ ሀያ አምስት ሀያ አምስት ሰላሳ ሁለት ዜሮ ዜሮ
ማን group ላይ ነው የሞከሩት?
ህንፃ ብሌን ጸጋዬ ብሌን ጸጋዬ ላይ አዎ የቲማቲም ሀምሳ ሀምሳ ብር ነው የከፈሉት የሞከሩት አይደል?
አዎ አዎ አ- እንትን ያድርጉት እስኪ አሁን application ኑ ላይ ግቡና እ እ፣ ከዛ እንትን ምትላለች እ፣ ምን
chart የምትላለች ከአጠገብ order ይላል አይደል? order አዎ።
የሚላለ ከ chart አጠገብ አለ።
እሱ ጋር to share to pay to receive የሚላለ እሺ ወደ ጎን to pay የሚለው ላይ እሺ።
ግቡ።
to pay ልግባ እሺ አ፣ ከዛ በኋላ እዛ ላይ አሁን የብሌን ጸጋዬን group አመጣሉት የቲማቲሙን ልሞክረዋ መጥቷል። እሱ ላይ ሲመጣ
እሺ complete payment ይበሉት።
complete payment እሺ አ፣ ከዛ ይሰራል። እሱ እንደዛ ካልሆነ መልሶ ይደውሉ።
እሺ እሺ፣ እሺ፣ አመሰግናለሁ እሺ፣ መልካም